ሄሎ ጤና ይስጥልኝ ዶንኪቱ ሄሎ እንዴት ነሽ?
እግዚአብሔር ይመስገን።
ቸኮሌት ለመቁረጥ ነበረ።
ደስታ እንደ ኮሜድ ነው።
አዎ
እሺ ይቻላል።
እ፣ ነገር ለሁለት ነው።
እሺ እሺ ስሞትን ይንገሩልሽ።
እሺ ስ- ስንት ሰዓት ላይ ነው የሚጀመረው?
ነገ አስራ ሁለት ሰዓት ይጀምራል። ቀደም ብለው መጥተው ትኬቱን መቁረጥ ይችላሉ።
ለው ጤና ይስጥልን ከስድስት ዶንኪቱ ሰዓት እስከ አስር ሰዓት ባለው ትኬቱን መጥተው መውሰድ ይችላሉ።
እዚህ ጋር ነው መግቢያ የምቆርጠው።
አዎ አዎ እዛው economics association በቴሌ ብር ምናምን አይችልም።
እዛው መጥተው ነው የሚቆርጡት። እዛው ክፍያውን ከፍለው እዛው ላይ ነው በቴሌ ብርም በ mobile banking ም መክፈል ይችላሉ።
ጥሩ እሺ። አሁን ስሜን ልንገርሽ።
አሁን ስሞትንና ምን ያክል እንደፈለጉ ቦታ ለማግኘት ይንገሩኛል።
ምን አይነት ቦታ እንደፈለግሽ ነው ስሞትን ይንገሩኛል።
ቤቴሌም በቃ ነው።
ቤተልሔም ስልክ ቁጥር ድጋሚ መዝግበው አንድ አስራ አንድ ሰላሳ አራት
ሰላሳ አራት አርባ አራት ሰማንያ
ለስንት ሰው ነው ቦታ መያዝ የፈለጉት?
ሁለት ሰው ስሞትና እሺ እ፣ ስለዚህ አስራ ሁለት ሰዓት ይጀምራል። ቀደም ብለው መጥተው ቦታ መያዝ ይችላሉ።
እሺ መስመር ዘጠኝ ቦታ ይቀይራል አይደል? ኢንተርኮንቲኔንታል አይደል?
እ፣ ቦታ ሲኤምሲ ሚካኤል ኢኮኖሚክስ አሶሲሽን ህንጻ እሱ አልፏል። የኢንተርኮንቲኔንታሉ አልፏል።
እ?
አስመርቅ ጥጋቡ ነው ኢንተርኮንቲኔንታል የነበረው አልፏል። አሁን ሲኤምሲ ሚካኤል ጋር ኢኮኖሚክስ አሶሲሽን ህንጻ ነው።
እ፣ ቁጥራችን ይሆናል።
ስለዚህ እዛው ብመጣ አለቀ ምናምን አልባልማ።
አዎ አሁን ቀድሞ ስለተመዘገቡ አለቀ አይሆንም። ስልክ ቁጥሯን ሰጠው እዛው የሚያስተናግዱ ልጆች አሉ። ትኬቱን ይወስዳሉ ማለት ነው።
አርባ አንድ በቃ አመሰግናለሁ። እሺ እህቴ።
ሁለት ነው ይህ።
ሂሳቡ ማወቅ ትችላለህ?
ሂሳቡ አራት መቶ ነው የሚሆነው። ለአንድ ሰው አራት መቶ ትኬቱ ነገ ከ- ቢያንስ ምናምን የለውም አይደል? አንድ አይነት ቪአይፒ አዎ ኖርማል ነው። ቪአይፒ የለውም።
ኢኮኖሚክ አሶሲሽን አመሰግናለሁ።
እሺ እናመሰግናለን።
ከስድስት ሰዓት እስከ አስር ሰዓት